ከዚህ ቀጥሎ እስመ ለዓለም ነው።
አቡን በአምስት ወርቅ ቤት ነያ ሰናይት ደብተራ ፍጽምት ደብተራ የሚለው መጽሔቱ ነው። ዋናው ደብተራ ፍጽምት አግአዚት ማኅደረ መለኮት ማርያም ቅድስት ጽጌ ደርጎላት ዘው ሰቆላት